Hello Hello ተስ ሰላም ነው አለ እግዚአብሔር ይመስገን።
አለን። እሺ ወደ customer ለመላክ ነው አብሮ አዎ customer ብዙ ይጠይቀኝ ይላል።
አዎ፣ እዛው ጋር ነው አይደለ?
አዎ እዛው ነው።
እሺ ይኸው አሁን እዚህ ጋር 2500 በለውና amount withdraw ስትለው ኮድ ያመጣላል። ያችን ኮድ ስጠው ለሱ ለ customer ኡ
ኮዱን ነው የምሰጠው።
ኮዱን ነው የምትሰጠው።
እሺ በስልክ ነበረ ያለኝ ኮዱን ላክለት።
ስልክ አይገባም። ኮዱን ላክለትና እሱ voucher ውስጥ ይግባና Best Bet ገብቶ voucher ውስጥ ይግባና deposit ላይ አስገብቶ paste ሲለው deposit ሲለው ይገባለታል ወደ Best Bet account ኦች withdraw በለዋል እቺ እቺን አሁን withdraw ኡን ስነካው አዎ።
ኮድ ይሰጠኛል።
በለው ተጫነ።
እሺ voucher የሚያውቀው ከሆነ አላ ለልጁ አሁን በደውሎ ነበር አስገባ ያለኝ። ደውዬ ልንገረውና ደውለህ ነው የምትነግረው። ኮዱን ትልክለትና በ message ወይ ሌላ ሰው እንዳየው እሺ፣ እ፣ ሌላ ሰው እሺ።
ቃል ያስገቡታል። ኮዱን ብቻ ለሱ ላይ ላክለትና እም፣ እ፣ Best Bet ውስጥ ግባና ከዛ deposit ውስጥ ገብተህ voucher የሚል አለ። እዛ ውስጥ ኮዱን እሺ።
ይጻፈውና በትክክል deposit አሁን ልንክ ዋ withdraw አ ተጫኑ። እች እቺ ኮድ ከላይ ያለችው D6 ምናምን ብላ እ፣ እሷን ብቻ ነው የምትልክል።
ከዲ D6 ጀምሮ ምናምን።
ነው አዎ እሷን ብቻ ነው የምትልክለት። እሺ
ከዛችን ቁጥር እዛው በ voucher ነው እሱ የሚጠቀመው ማለት ነው።
በቃ እሷን ኮድ ወስዶ deposit የምትለው ውስጥ አስገብቶ deposit ይላት ሁለት ሺ አምስት መቶ ብር ወደሱ ይገባል። አንተ ብሩን ተቀበለው።
እሺ እሺ እሺ፣ እሺ፣ መልካም።
እሺ አመሰግናለሁ።